ሄሎ ጤና ይስጥልኝ ብርቱ ቤት ሄሎ ሄሎ ማታ ብር ተቆርጦብኝ ነበር።
ወዴት ዲፖዚት ነው?
ዲፖዚት መድቤው እሺ ሜሴጁ ልካል ቴሌግራም ላይ አሁ ልክ ያለው
እሺ መቼ ነው የላከው?
አሁን የላኩት አሁን ነው የላከው? እሺ፣ አዎ፣ እናሳውቃለን።
የተቆረጠብኝ ማታ ነው።
ችግር የለውም ለቻፖች እናሳውቃለን። ትንሽ ጠብቀን ይገቡ።
እሺ እሺ እሺ እናመሰግናለን።
ሁለት ጊዜ ነው እሺ ችግር የለውም። እሺ አዎ።
እሺ